ከፍቶ ሳይጨርሰው system ኡ ሄሎ ሄሎ ወይ ጤና ይስጥልኝ።
order አድርገን ነበር እና እስካሁን እሺ።
አልመጣም። ቅዳሜ ዕለት ነበር order ያደረግነው።
ቅዳሜ order ያደረጉት አልመጣም እስካሁን።
አዎ።
driver ኦች አልደወሉም?
እ?
driver ኦች አልደወሉም?
እ driver ማን ሆነ በምን እንዳለን
እኮ ቅዳሜ order ያደረጉ እስካሁን ማንም የደወለ የለም።
አዎ የደወልን የለም። ምናልባት ደውልም ሊሆን ይችላል አላውቅም። የትኛው ቁጥር እንደሚደውሉ ስለማናውቅ
okay ቲማቲም ነበር ያዘዙት በዚህ አዎ።
ስልክ ቁጥር።
አዎ የት ነበር location ኡ?
ቸርችል ቸርችል ጎዳና እሺ እ፣ check አድርጌ መልሼ ልደውልዎት የ driver ስልክ ነግሮታለሁ።
እሺ እሺ እሺ እሺ